የለውም።
አቤት መሰረት ታዘዘ እ፣ መሲ አንድ ውይ ስማ እንትና ተ- ተ- አሁን ሴት- እንትን ነግሬ ነበር አይደል?
ለማ ለአንቺ ነው ለማ- ለአንቺ ነው ለማን ነው? ለአውደ- ለአውደ ለእኔ?
ለእረፍት ጸደ- ጸደቀልኝ ጸደቀ። እሺ
እ፣ እና ተምራ
እ?
ሰላሳ ማን ሁለት ምን ሰላሳ አልከኝ?
ስምንት ነው የከፈለችው
ምን አልከኝ?
ከሰምሮ ሁለት ሰላሳ ስምንት ብቻ ነው የከፈለችው እሺ
እና ቀሪውን አስገባለሁ ብለሻል ነበር
እኮ እሺ። ከዛስ
ማለት አን- ለአንቺ አይደል አሁን ያሳወቅኩት
እኔ መሰረት ነኝ። ጸደቀ ገናውን እየገባው ነው ነኝ ይህ ሶሪ እስቲ አንዴ ጠይቂያቸው ለ- ለውድ ለማን ነው?
አላረኩም ለውድ አላረኩም አ- ስሟን አ- አልሰማሁም።
ስንት ብር ነው እንትን ያለች የከፈለች ንገረኝ። ጸደቀ ሁለት መቶ ስንት ብር ሰላሳ ሁለት መቶ ሁለት መቶ ሰላሳ ስምንት pin የተደረገውን ብቻ ነው የምሰጠው ብላ ከፈለች ሁለት መቶ ሰላሳ ስምንት ብር ብቻ ነው የከፈለችው። ስንት ነበር ያሰበልህ?
ሁለት መቶ ስልሳ ስምንት ብር ሁለት ሁለት መቶ ስልሳ ስምንት ብር ነበር ያሰበልህ።
አዎ order number ኡን ንገረኝ እስኪ።
እሺ ሀምሳ ሰባት አስራ ስምንት
ሀምሳ ሰባት አስራ ስምንት ነው ያልከኛ።
አዎ ሁለት መቶ አርባ ስምንት ብር ከሀምሳ ሳንቲም እኮ ነው የነበረው እሱ order። pin ተደ- ጠይቀህ ነበር ደውለህ?
አዎ ፒን ጠይቄ ፒን ፒን ተደርጓል ጠይቀህ ነበር?
አዎ ፒን ፒን ተደርጓል ተደርጓል?
አዎ እሺ፣ የጸደቀ አስተላልፍልሃለሁ።
እሺ